ጤና ይስጥልኝ አርስቴ ረዲስ ነኝ በኩል መለዶ
አሁን ደውዬ ነበረ እሺ
እና አመልክቼ ነበር እና ወደ ሚጋ እንትን የሚልበትን ቁጥር ነግርሽ ነበረ። ስልኩ ይሄ የሆነ እንጂ ቁጥሩ ኩዊክ የምጠቀምበት እንትን የተለየ ቁጥር ነው።
እሺ ይንገሩኝ ደንበኛችን።
አሁን አሁን የነገርሽኝ አንቺ ነሽ አይደል?
አሃ እሺ ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ ሀያ ሶስት እሺ አስር አስር አስራ ሁለት
አስራ ሁለት እሺ እዮብ አዳነ ኖት። እሺ አመሰግናለሁ ደንበኛችን፣ መዝገብ ይሎታለሁ።
እሺ አምሳ መልካም ምሽት።
እሺ